ሄሎ ሰላም ነው? ሄሎ አቤት፣ አይሰማም?
ይሰማል። ሰላም ነው? ዋሽንግተን ነው?
አዎ።
እንትን አምቡላንስ ፈልገን ነበረ።
እሺ፣ ከየት ነው?
እ፣ እንትን አላችሁ የላችሁም? እንደ ዊልቸር አይነት እኛ የሆነ አንደኛ ፎቅ ላይ ስለሆነ ከቤት ወደ ሆስፒታል ለመውሰድ ሄሎ ስልክ ክርስቶስ፣ ሌላ
እ? እ?
ሌላ ስልክ ክርስቶስ፣ ምን አልሽኝ?
ሌላ ስልክ ክርስቶስ
እሺ ዜሮ ዘጠኝ ሰማንያ ስምንት
ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ